Hello ጤና ይስጥልኝ።
ጤና ይስጥልኝ። እንትን ቦታ ለመያዝ ነበረ ማ እሺ ስምዎትን ይንገሩኝ።
ሳሙኤል ግን ኦንላይን ላይ እንትን ክፍያ ክፍያ ፈጽሜ ነበረ።
Okay እሺ የከፈሉበትን screenshot ያደረጉትን አሳይተው ይሰጠዎታል ትኬት። ተመዝግበዋል website ኡ ላይ?
አዎ website ኡ ላይ ተመዝግቤያለሁ።
ጥሩ ከተመዘገቡ ያው ድጋሚ አያስፈልግም። የከፈሉበትን screenshot ያደረጉትን አሳይተው ትኬት ይሰጠዎታል። በር ላይ ከጠዋት ጀምሮ አሉ።
እሺ
እሺ እናመሰግናለን። መልካም ቀን።
መልካም